ጤና ይስጥልን ማሊባባ።
ሰላም ናችሁ?
እግዚአብሔር ይመስገን።
አለን። ሃይሮፍ አሁን እየተዋወቀ እያለ ሰማንያ ሰባት ሺህ ቤት
እሺ ኦሮት አድርገው
ኦሮ ታርጋ ስልሳ አንድ እሺ።
ስድስት ዜሮ አንድ ነው ምናምን ታርጋው
እሺ አለ አሁን ኦሮ እጃችሁ ላይ ሰማንያ ነው?
ሰባት እሺ አዎ አለ
ስንት ነው ዋጋ?
ሶስት ነጥብ አራት ሶስት ነጥብ አራት okay ስምንት መቶ አዎ፣ ማለት ድርድር ይኖረናል። ስምንት መቶ ሺህ ዕዳ አለበት።
ሶስት መቶ ሺህ ዕዳ አለበት ስምንት መቶ ማነው ስምንት መቶ ከዕዳው ውጪ ነው እ፣ ሶስት ነጥብ እ፣ hello
እየሰማሁት ነው አባት።
ሶስት ነጥብ ስንት ነው ያልሽኝ?
ሶስት ነጥብ አራት ሶስት ነጥብ አራት አዎ፣ መጥተው ማናገር ይችላሉ። አዎ ድርድር አለ።
Okay የት አካባቢ ነው?
ፓስተር branch ኣችን ላይ ነው ያለው። ፓስተር አደባባይ ፊት ለፊት።
ፓስተር አደባባይ ፊት ለፊት አዎ
Okay በቃ እሺ። በማንኛውም ሰዓት እሺ።
አላችሁ አይደለ?
አለን አለን።
Okay። አመሰግናለሁ።
እሺ